ይሄ ነው ሰላም ጤና ይስጥልን። ችፕችፕ
አላስጥልኝ አብስጠለው
order በቴሌ ብር ማድረግ double payment እያላስቸገረን ማዘዝ አልቻልንም።
double እየቆረጠቦት አይቆርጥም ሂሳብ አዎ ግን መጨረሻ ላይ ልክ አዘን pay ስንለው double payment ነው ምናምን እያለ ይመልሳል እና
እ መክፈል ነው ያስቸገራቸውን አ
እስኪ እንትን ላይ እ፣ ይግቡና እዛ ቺፕ ቺፕ የሚለው ላይ አ
ቆይ አንዴ ላሳ- ልንገር።
እሺ
ከዛ እንትን የሚላ orders የሚላል አይደል?
እ እ እ orders የሚላል አይደል?
አ እዛው ገብተው to pay የሚለው እዛ እስኪ በዛ ደግሞ የሞክሩት እስኪ ድጋሚ ክፍያ
በ- በምን በሚለው to pay Order የሚላል በሚለው?
በላይኛው አዎ orders የሚል ይገቡና አ ከዛ to pay የሚላል በላይኛው ደግሞ የሚመጣሉት
አ ብሮዝ pay ነው የምትለው እሷ ከላይ የምትመጣው።
አዎ to pay የሚተ- የምትላለች
እስኪ ልሞክርና እደውላለሁ።
በቃ እሺ።
በጣም ረጅም ጊዜ ነው ያስቸገረን ብታይ።
አዎ እንደዛ እምቢ ካሉት እስቲ እንደገና update አድርገው እንደ አዲስ ይሞክሩ ደግሞ
system ኡ እንደ አዲስ መጫን update ያርጉት አዎ
እህ፣ update አድርገነዋል። update አድርጉ እያለ ይመጣ ነበር። update ም በርግጥ ብዙ ሞክረናል።
በቃ በዚህ ነው ቴሌግራም ላይ ያሞክሩት።
ራሱ ኢረሩን ላኩልን ብሎ ልኮልን አዎ።
ልኮልን ነበረ። ምን መልስ አልሰጠንም።
እ፣ በቃ እሺ ይሄን የሚሞክሩና እምቢ ካሉት ይዘሩ እሺ